አሎ አሎ ጠናሽ ለጭጣሽ
ሰላም ነው አባ አብሮች ተለ
መቀሌ ለጅማ ለአርብ ከመቀሌ አዲስ አበባ መቀሌ አዲስ አበባ ላ ለአርብ የሚቀንሰው የስንት ሰዓት እና የስንት ሰዓት ነው?
የሚቀንሰው የማታው ላይ ነው የሚቀንሰው ያለው
ስንት ነው የማታ ማታ ማለት which is ወደ 12 ሰዓት ላይ
ማታ ከምሽቱ አስራ ሁለት ሰዓት
እም፣
ስንት ነው እሱ?
ማታ አንድ ሰዓት ላይ ውስጥ አንድ ሰዓት እዚህ አዲስ አበባ ሁለት ሰዓት ላይ የሚገባ አራት ሺህ ሶስት መቶ ስልሳ ሰባት ብር
የጠዋት ይሄ ሁለት ሰዓት እና ሶስት ሰዓት ላይ አየህ መሰለኝ ወላሂ ላይ እየነዳ ስለሆነ ስላልተመቸኝ ነው።
የአርብ ነው አይደለ?
አዎ
እና የጠዋቱ እነሱ አራት ሺህ ዘጠኝ መቶ ስልሳ ዘጠኝ የጠዋቱ ሁለት ሰዓት አራት ሺህ ዘጠኝ መቶ ስልሳ ዘጠኝ
አራት ሺህ የአርቡ
የአርብ አሁን wow online- ከመቀሌ አዲስ አበባ አይደለ?
አዎ አ
አሁን ግን የሚገርመው ወንላይ ላይ እያየሁት ነበር እና እየነዳው ስለነበር አልተመቸኝም መቁረጥ ከዛ ብዬ ነው። አራት ሺህ እኮ ኦንላይን ላይ ያለውን ዋጋ ነው እኔ የምነግሮት።
okay አራት ሺህ ሶስት መቶ ምናምን ብሎ ነበር። አሁን ከአምስት ደቂቃ በፊት እ፣ እስቲ ቆይ እኮ ቼክ እሱ አድርገው።
የእንትን ነው የ አርብ ራች ሶስት መቶ ስልሳ ሰባት የዚህ የአስራ ሁለት ሰዓቱ ነው ማን ነው የአንድ ሰዓቱ ማለት ነው። አንድ ሰዓት እና አንድ ሰዓት ተኩል ላይ ያለው አራት ሶስት መቶ ስልሳ ሰባት ካልሆነ አስራ ስንት ተኩል ማለት ስንት ሰዓት ነው?
ማታ አስራ ሁለት ተኩል አ- ማን ነው አንድ ሰዓት ማታ አንድ ሰዓት ላይ አንድ ሰዓት ነው እንዴ?
ሰባ ሁለት ሰዓት የሚገባ አ፣ ካልሆነም ወይ ቅዳሜ አራት ሶስት መቶ ስልሳ ሰባት አለ ጠዋት ላይ ምናምን
አይ እ፣ ስለዚህ የማታ ነው ያለው እሱ ማለት ነው። አራት የማታ ነው።
ሺህ አዎ ሶስት መቶ ስልሳ ሰባት የማታ ነው።
አንድ ሰዓት ተነስቶ ሁለት ሰዓት ነው አዲስ አበባ የሚገባው።
አዎ ሁለት ከሀያ አምስት
በቃ ሊሆን ይችላል።
እሺ እሺ ስለ ደወል ነው እሺ